Hello.
Hello አቤት።
ቴድሮስ ነህ? አ?
አዎ፣ አሁን ያናገርከኝ ነህ?
አዎ፣ ይኸው እስካሩን አለ።
እ አይደለም። ይሄ እኮ ከአንድ ቀን በፊት የታዘዘ ትዕዛዝ ነው እና ደግሞ በአንተ ስም አይደለም።
እኮ እንዴት እንደባን እንጂ አሁን ነው ያየሁት እኔ።
አይደለም፣ ይሄ ሌላ ነው። ሰላሳ አንድ ዜሮ ሶስት ነው ያልከኛ?
አዎ፣ አሁን ነው እዚህ ጋር edit ተደርጎ ይሁን ምን ይሁን እኔ እንጃ። picked up mile ባዶ ነው። picked up እንትን ማረገው complete ማባየውን ባዶ
እኮ ግን እዚህ ጋር እያየሁ ያለሁት በአንተ ስም አይደለም።
እኮ አውጪልኝ አሻ እኔ ብትወጣ ምንም እ እ አስወጪልኝ፣ አስወጪልኝ deposit እሺ።
ይዞብኛል።
እሺ hello